ጤና ይስጥልኝ አሪፍ ቤዛዊት ነኝ እባክዎ ምን ልርዳዎ?
አይ ወደ ከባሞስ ወደ ቴሌ ብር ብር አስገብቼ እሺ
እና የሆነ ስልክ ቁጥር ሰጥታኝ ተሰጥቶኝ ነበረ በዛ ስልክ SMS አድርጌ ልኬ ነበረ እንትኑን መረጃውን እሺ ለሚያስችል
እና የለም አላዩልኝም እስካሁን ቴሌግራም ስሞት ማን ነው የሚለው?
አሪፌ
ልክ ነው ደንበኛችን ቴሌግራም ይጠቀሙበት ስሞት ማን ነው የሚለው?
አህመድ ኢማም አህመድ ኢማም እ እሺ ደንበኛችን screenshot ኡ ደርሶናል በእኛ በኩል አይተን ሲስተካከል ደውለን እናሳውቆታለን
እሺ እሺ ደንበኛችን መልካም ምሽት